እዛ የምታየው አንድ ያላገባው ሆኖ
ሄሎ እስኪ በኤንኤም ነው አይደል ቅድም ስትፈልጊ የነበረው? በኤ ነው በኤንኤም ነው የፈለግሽው ቅድም?
በኤምኤም በሁለቱም የፈለገው እስኪ አሁን እሺ case two ላይ ፈልጊው።
እ?
አንድ ሰዓት አልፈነዋል። case two ላይ check አድርጊ እስኪ።
እሺ እሺ ምናልባት አሁንም ካልተገኘ ንገሪኝ።
እሺ